Hello ጤና ይስጥልኝ።
አብሮሽ ጥሩ
ይሰማል ድምጼ?
ይሰማል።
ትንሽ ርቋል። ሲሰማ ትንሽ እሺ፣ ለእኔ ይሰማኛል። Longitude ነው የደወሉት። ምን ልርዳዎት? እሺ፣ አዎ፣ ቦታ ለመያዝ ፈልጌ ነበር።
እሺ፣ ይቻላል። እ ስሞትን ይንገሩኝ።
ተመስገን
ተመስገን ማን?
መሀሪ
እሺ፣ ስልክ ቁጥር ይንገሩኝ። ዜሮ ዘጠኝ
ዘጠና ስድስት ዘጠና ስድስት አርባ ሰባት
እሺ ስልሳ አርባ
አርባ ሰባት ስልሳ አርባ
አርባ ሰባት ስልሳ አርባ ሶስት
ስልሳ አርባ ሶስት እሺ ለስንት ሰው ነው ቦታ የሚያስይዙት?
ሶስት አንድ ሰው
እሺ እ መግቢያ አራት መቶ ብር ነው። ትኬቱን እዛው በር ላይ ያገኛሉ። CMC ሚካኤል Economic Association ህንጻ።
እሺ እሺ አመሰግናለሁ። መልካም ምሽት ይሆንልዎት።